ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎ የሚረዳዎት?
አሪፍ ላይ ናችሁ?
አሪፎች ነን። አዎ አዎ፣ ባለፈው ሪፖርት አድርጌው ነበር የ- የኪዩብ ብር deposit አድርጌ
እሺ የአቢሲኒያ ኤቲኤም ተጠቅሜ ማለት ነው።
እህ ለዛ የ account ኡ account ኡ ብር ተቆርጧል፣ ግን ወደ ኪዩብ ብር እስካሁን አልገባኝም።
ማን በሚል ስም ነበር ሪፖርት ያደረጉ ደንበኛችን?
ምናል
ሄሎ ሄሎ
ይሰማዎታል?
አዎ እሰማለሁ።
እሺ ማን በሚል ስም ነበር ሪፖርት ያደረጉት?
ተካልኝ አስፋው ውዶሳ
እሺ አንዴ መስመር ላይ ይጠብቁኝና ልሄድልዎት።
እሺ እሺ
እሺ ደንበኛችን እሺ።
ስልክ ቁጥሮት ይነግሩኛል? ዜሮ ዘጠኝ በዚህ ቁጥር ነው አሁን በደወሉልኝ
አሁን በደውል የ deposit ነው የ deposit ኡ
ሪፖርት ያደረጉት ከዚህ በፊት አዎ ይሄ ነው።
በዚህ ቁጥር ነበር።
አዎ በዚህ ሌላ ስልክ ይዘን
ሌላ ስልክ ነበር።
አይ በዚህ ቁጥር ሪፖርት አድርጌው ነበር፣ ግን ሴ- ሌላ ስልክ ሪፖርት አደርጋለሁ።
እሱኛውን ይነግሩኛል?
ምና እሱኛውን ስልክ ቁጥር ይንገሩኝ። ሪፖርት ያደረጉበትን ኦኬ ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሰባት ስልሳ ሰባት አርባ ስድስት አርባ ስድስት ሰላሳ አምስት
ሰላሳ አንድ ሰላሳ አምስት ሰላሳ አምስት ዜሮ ሶስት ዜሮ ሶስት እሺ ደንበኛችን ተካልኝ ነበር ስሞት ነው ያሉኝ ሙሉ ስም አዎ ተካልኝ አስፋው ውዶሳ
አስፋው ውዶሳ እሺ ከዚህ በፊት ሪፖርት ያደረጉትን እኛም ለ technical team ኦች አስተላልፈናል ያንን መፍትሄ ለመስጠት እየሰሩ ነው
እስካሁን እኮ በስመ አብ ምንድን ናችሁ እኮ በጣም ቆየዋል እኮ በስመ አብ።
ያው በተመሳሳይ ኬዞች ስለሚኖሩ አንዳንዴ ሲስተሙ